ሄሎ ጤና ይስጥልን ቤስት ቤት ሄሎ ሄሎ ሄሎ ጤና ይስጥልን ቤስት ቤት
የቤስት ቤት የሁለት ሺህ የቅብታል ሌላ ሲስተሙ ስህተት ነው በናት እ እ እ አልገባኝም። ምን አልከኝ? ዲፖዚት ነው ዊዝድሮ ነው?
ያ
ዊዝድሮ ነው ዲፖዚት?
ቤስት ቤት
እ እ
ቤስት ቤት ስፔሻል ቤስት ቤት እሺ፣ ቤስት ቤት ምንድን ነው? ዊዝድሮ አድርገ ነው ወይስ ዲፖዚት አድርገ ነው?
ነው በናት ምን አልከኝ? አይሰማም አባ ድምፅክ
ያ ድምፅክ አይሰማም። ምንድን ነው ያልከኝ?
ብስቲ በስ ሁለት ሺህ ይገብታል። የሌላ ቻወታ የኔ ቻወታ አይ- አይ- አይከፍቱም። ሌላ ይመልሳለው ቴሌ ብር።
okay ብሩ ይመለሳል ወደ ቴሌብር deposit ታደርግ ነው?
አዎ
okay ስንት ብር ነው ያደረግከው?
ሁለት ሺህ
እሺ አንዴ